ችግር የለም። ሄሎ ሄሎ፣ አቤት።
ያስ እንዴት ነህ?
ወይ ሰላም ነው?
አለሁልህ። ይዛው ሄድ አይደለ picked up ይላል።
አዎ ምግቡን ይዣለሁ።
ዳቦ የለም ምናምን ብለህ ያሳወቅከው አንተ ነህ?
አዎ
እሺ እኮ ያለ እና- ዳቦ እ ማለት እ- ዳቦ extra አይደለም?
ነው እኔ እንጃ። እዚህ አዎ ላይ extra። እዚህ ላይ እኮ ምግቡ ላይ ዳቦ አይደለም የሚለው በእንጀራ ነው ያደረጉት እነሱ። ዳቦ ቆይ የለንም ብለው ማለት ነው።
customer ያለ ዳቦ ከዛ- ይቀበላል? እርግጠኛ ነህ?
ከዛ ዳቦ የለም ስለው በቃ ከሱቅ ገዝተህልኝና አለኝ።
ከስተመሩ
አዎ እሺ ጥሩ በቃ ጥሩ እና እየፈለኩለት ነው።
እሺ ጥሩ።
እሺ